ሄሎ ሰላም ጤና ይስጥልኝ። ቤት ቤት
deposit ሳደርግ ብሩ አልገባልኝም።
እሺ deposit message ኡን ትልክልናለህ?
ልክ ያለው ም- ማነው ስምህ?
ሙስጠፋ እም?
ሙስጠፋ
ሙስጠፋ አዎ
የቴሌግራም ስምህ ነው ሙስጠፋ?
አዎ
sorry አላገኘሁህም። እስኪ ቤተሰብ የቴሌግራም ስልክህን ንገረኝ።
ዜሮ ዘጠኝ እሺ
አስራ አምስት እህ
ስልሳ ስድስት ስልሳ ስድስት እሺ ዘጠና አምስት አርባ
እስኪ hi ሀብታም ብለህ ስልክልኛለህ እ hi ሀብታም ብለህ ላክልኝ። MH ነው እንደ የሚለው
ኤምፔሳ ላይ ነው።
በኤምፔሳ መቶ ብር ነው አይደለ?
አዎ ቴሌግራም ላይ አዋርቻለሁ አይደል?
አዎ ለቻፓ ሳውቄልሃለሁ። ትንሽ ጠብቀኝ እሺ፣ መልሼ እመልስልሃለሁ መልሱን። እየሰሩት ስለሆነ ትንሽ ጠብቀኝ
እሺ።
እሺ። መልካም ምሽት።